ሰላም ጤና ይስጥልኝ።
አብሮ ይሰለን እግዚአብሔር ይመስገን።
ድንክ ቲቭ ስልክ ማለት አዎ ዶንኪቲቭ ነው።
እሺ፣ ቢሮሽ የት ነው? አያት
አዎ ቦሌ አያት ቦሌ ማለት አያት አይደለም። ቦሌ ደንበል አበሮሽ ህንፃ አራተኛ ፎቅ።
የዛ ነው እንደ ቢሮሽ
አዎ ይህም እዚህ አያት ያለ ምናምን እዚህ ተስኩ ጋር ያለው ግን አይሰራም። አ?
አዎ እሺ በቃ